ኧረ ድምጿ
ሄሎ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
እንዴት ዋሉ?
እግዚአብሔር ይመስገን።
ከዊ ፕላስ ሶሉሽን ነበር የምደውለው። last time አውርተን ነበር።
እ እ ከዊ ፕላስ ሶሉሽን ነበር የምደውለው። ባለፈው አውርተን ነበር።
እሺ link ልከንላችሁ ነበር register እንዳረገ- እንዳረጋችሁ ለመጠየቅ ነበረ።
አሀ አይ register አላረኩም። እ፣ እስቲ ድጋሚ link ትልኪልኝ።
እሺ ልክ በቴሌግራም ልላክልህ በቀጥታ
እ፣ በቴሌግራምም ላኪልኝ።
እሺ ከዛ ከ register ካረክ በኋላ ጥያቄ ምናምን ሀሳብ ካላችሁ link በሚላክበት ቁጥር መደወል ይቻላል።
እሺ እሺ እሺ መልካም ቀን፣ አመሰግናለሁ።
እሺ እኔም አመሰግናለሁ። Thank you። እሺ